Hello? hello
ጤና ይስጥልኝ መልእክት ይሰማል?
ይቅርታ hello?
ድምፅሽ በጣም ርቋል።
እሺ አሁን ይሰማል?
እሺ አዎ ምን ልርዳዎት?
አሁን እሺ እመቤት ተመዝግቤ ቀርቼ ነበረ ግን ምናልባት criteria እንትኑ ምን አሉኝ?
ተመዝግቤ ጨርሼ ነበር ነገር ግን አቅርቦቱን ስላላወቅኩት ነው።
አ- አንድ ሶስት ቁጥር ላይ እድሉን ይሞክሩና ጥያቄና መልስ አለ መርጠው መርጠው መጫወት ነው።
እኮ I know text እየላከልኝ አይደለም ምናልባት ከኔ ጋር ነው ችግሩ። ጨርሻለሁ።
አይ ከተመዘገቡ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ነው
እሺ መጫወት የሚለውን ሲነኩ እድሉን ይሞክሩና ጥያቄና መልስ አለ መርጠው መጫወት ነው። ስልኮች ላይ ግን ጌሙ ላይ ወይ ትኬት ወይ coin መኖር አለበት።
እኮ ቆርጫለሁ። አሁን ነው እንትን ያልኩት። balance አለ
አ እኮ ስለዚህ ትኬት ዛሬ ሁለት ገብቶሎት ነበረ።
አዎ አዎ አ ስለዚህ አ ትኬቱን እድሉን ይሞክሩ የሚለውን ተጭኖ ከሆነ game አይከፍትም። እሱን መጫን ብቻ ነው። ሁለት ቁጥር ላይ coin
እሺ
ሁለት ቁጥር ላይ በሁለት ብር አንድ በስምንት ብር ስድስት እና በአስራ አምስት ብር አስራ ሁለት የሚል አለ። መርጦ ይግዙና መጫወት ይችላሉ።
እሺ